ተረጋግጧል።
ጤና ይስጥልኝ ቤተሰቤት ራሄል ነኝ። በኩል የምንረዳው
እባክሽ እንትን ቦነስ ስሪልኝ ልንገርሽ ካሸርኩት እሺ፣ እሺ ንገሪ።
ክፈቻ ትሰራ
እሺ፣
ካሸርኩት ነው ፈልግ አስራ ስድስት ስልሳ አስራ ስድስት ስልሳ
አይደለም አስራ አንድ ስልሳ ዜሮ ዜሮ
አስራ አንድ አይደለም።
ስልሳ
ዜሮ ስምንት ሰማንያ ስድስት ቀያ እንዴት check አድርገሽ በደንብ ንገሪኝ። እሺ፣ አስራ አንድ እሺ አስራ አንድ ስልሳ ሰማንያ ስድስት
እሺ፣
አስራ አንድ ስልሳ አስራ አንድ ስልሳ ዜሮ ስምንት ሰማንያ ስድስት ነው።
ዜሮ ስምንት ሰማንያ ስድስት ነው።
አዎ አዎ። አንድ ሌላ ደግሞ ንገርሽ ሌላ እሺ፣ ይሄኛውን check ላድርግልሽ እና ከዛ ትነግሪኛለሽ። የፒያሳ ነው አይደለ? ካሰሩ አዎ የፒያሳ የፒያሳ
ይሄኛው ሰላሳ ሶስት ብር ተለቀዋል። እሺ፣ እና ያኛው እሺ ንገሪኝ።
አንድ ደግሞ ልነግርሽ ነው እሺ አስራ አንድ ስልሳ አስራ አንድ ስልሳ ዜሮ ስምንት ሀምሳ አምስት ዜሮ ስምንት ሀምሳ አምስት ሀምሳ አምስት ሌላ ደግሞ
ይሄም እንደዛው
እሺ አሁን ነው እየሰራሽልኝ ያለ አ- አዎ፣ አሁን ነው የገባው።
አስራ አንድ ስልሳ ዜሮ ስምንት ሰላሳ ስድስት ሌላ ነው አዎ አስራ አንድ ስልሳ ዜሮ ዜሮ ስምንት ሰላሳ ስምንት ሰላሳ ስድስት አዎ እሺ ይሄም ሰላሳ ሶስት ብር እሺ አዎ ትላለች።
ሌላ ሌላ ቆይ እንጂ የአንድ ሁለት ሶስት አንድ ሲሰራ አራት እሺ thank you ማርዬ እሺ አንድ እናመሰግናለን።
አንዷ ቀድማ ተሰርታለች እሺ መልካም ቀን እሺ።